አንዳንድ service ሰጥ ነበር እሱ እና እሺ መድረስ አለመድረሱን ለመጠየቅ ነበር።
የማሽን ቁጥር ትነግረኛለህ?
እሺ ፒ እሺ ኤም ኤ ኤምኤ
ዜሮ ዜሮ አስራ ሰባት ሀያ አንድ ስንት ዜሮ? ሁለት ዜሮ ዜሮ ሁለት ዜሮ አዎ ሁለት ዜሮ ሁለት ዜሮ አስራ ሰባት ሀያ አንድ አዎ ሀያ አንድ እሺ እድሳት ነው የገባው
እድሳት አዎ ብልሽት ነው።
አይ እድሳት እላት እሺ ቼክ አድርጌ ነው ካወቀ
ኦኬ እሺ